ጤና ይስጥልኝ ዲቦራ ነኝ። እባክዎ ምን ልርዳዎ?
ልኬልሻለሁ ስሙን ላኪልኝ ብለሽኝ ነበር ቴሌግራም ስምህን።
ምን ነበረ? ማን ነበር? ስም ነግራሃለች? ያወራች? ማን ነበር ያወራች?
ልጅቷ አሁን አውርታኝ ነበር። ሽንሽ ልጅ ፖስት ተደርጎብኝ ነበር ብር
ምን ተደርጎብኝ?
ማታ ብር ከቴሌ ብር ልኬ ወደ አካውንቴ ማለት ነው።
ሜሴጁ ልከህ ነው?
አዎ ሚሴጅ ማን ነው ስም ቴሌግራም ላይ?
አብዱ ቀፋ ልኬያለሁ በቴሌግራም ላይ አብዱ ቀፋ
እሺ እሺ። አሁን የላከው ገብቷል? አልመጣህልኝም ከላይ
ልኬልሻለሁ። አሁን የላኩልሽ ገብቶልሽ ከነ ስልኬን የላኩልሽ
እሺ፣ እሺ በቃ ወይ እስቲ በረከት ነች መሰለኝ አወራችህ። ሀይ በረከት ብለህ ላከውና ታየዋለች። እሺ እሺ።
እሺ እንደዛ በለበት።